በመኖ በሃምሳ ለመኖን አስተማስለኪ በመኖ በሃምሳ ለመኖን አስተማስለኪ እመቤቴ የኔ አማላጅ አዛኝቱ ኦ ድንግል ምልዕተ ውዳሴ እመቤቴ የኔ አማላጅ አዛኝቱ ኦ ድንግል ምልዕተ ውዳሴ